ተምር ነች።
Hello
ጤና ይስጥልኝ። ከቢጃይ ነበረ የምንደውለው።
አ- እሺ አሁን ደውለውልን ነበረ
አዎ
እና ሙሉ ስምዎት እንዲነግሩኝ ነው። ይቅርታ
ሳሙኤል ብርሃኔ
ይቅርታ፣ ማናለኝ?
ሳሙኤል ብርሃኔ
ሳሙኤል ብርሃኔ።
አዎ
እሺ ደንበኛችን፣ እናመሰግናለን።
እሺ